ጤና ይስጥልን። Best Bet ረዴት ነኝ። ምን ልርዳው?
ሰላም ና ትላንትና ማታ withdrawal ያደረኩት ብር ነበር እና እሺ ከ account ኤ ተቀንሷል፣ ግን ገንዘቡ account ኤ ላይ አልገባም። ንግድ ባንክ ላይ ነበር ያደረኩት።
እ፣ እሺ የ Best Bet ቁጥር አሁን የደወልክበት ነው?
አዎ እሺ ስንት ብር ነው?
አስር ሺህ እሺ hello
አቤት እ፣ አንድ ሺ ሰላሳ ሰባት ሀያ ሶስት ሰማንያ ሁለት አምስት ሰማንያ ሁለት አዱኛ
account ኡ account ኡ አዎ
እሺ confirm አድርጌ ይልሃሉ። እሺ ትንሽ ቆይቶ ይገባልሃል።
OK እሺ በቃ እሺ ስለ ደውሉ እናመሰግናለን። መልካም ቀን።
OK።